ጤና ይስጥልኝ። ሁሉ ስፖርት ነው። ባኮ ምን ልርዳው?
እንትን ቴሌ ብር ተቋርጧል።
አልተቋረጠም። system update እያደረግን ስለሆነ ነው። በትዕግስት ይጠብቀዋል።
እንትንስ ምንድን ነው ብር አሁን ከ- በቀን ውስጥ ከሀያ አምስት በላይ አይቻልም። branch ላይ
ምን አለ?
ብር ወጪ ስታረጊ ከሀያ አምስት ሺህ በላይ አይቻልም በቀን
አዎ አይቻልም። እስከ አምስት ሺህ አብራ- ይቻላል።
branch ላይስ
እንደዛ ነው የሚቻለው።
በቃ በቀን ውስጥ ከየትም እንደዛ አይቻልም ከሀያ ማለት ነው። ከሀያ አምስት እሺ መልካም ቀን።